እንትን ነበር የ Best Bet game ተጫውቼ እሺ እና ከ እንትን ወደ account ኤ transfer ላደርግ እንትን ብየው ከእንትኑ ላይ ቆርጦታል። Best Bet account ላይ
ስንት ብር ነው?
አምስት መቶ በዚህ ስልክ ነው?
አዎ አዎ።
እሺ አንድ ደቂቃ እሺ
ከአንቺ ጋር hello አቤት አቤት።
እሺ በ voucher ነው ያወጣኸው። እሺ አቅራቢያ Best Bet ሱቅ አለ?
አላ በቃ እዚህ እዛ ሄድና voucher code ሲሰጣቸው አምስት መቶ ብር cash ይሰጡሃል። እሺ
ኮዱን ከየት አገኘዋለሁ?
እን- ለ cashier ዋ ብትሰጣት እነሱ ያውጡልሃል። ካልሆነ ግን ማለት ነው የ Best Bet ቀሪ balance ን የምታይበት ጋር account history የሚል አለ።
አሃ፣ እዛ ጋር ስትገባ ወደ voucher history ይወስድሃል። እሱ ጋር አምስት መቶ ብር pending ብሎ የያዘ voucher code አለ።
okay።
እሺ እሺ እሺ thank ለእሱ አድርገውና ካልሆነ ደውልልኝ እሺ
ወይ ስልክህን ለ cashier ዋ ስጣት።
እሺ እሺ መልካም ቀን።
thank